ጤና ይስጥልን ቢጫ ኢትዮጵያ የደነኛ ባኩት መለሰው ሰላም ነው። አበሻ ባርና ሬስቶራንት ጀሞ ሁለት
እሺ
ማሽን ተበላሽቶ እንትን ቆየ አልተመለሰልንም እና ሪፕሌስመንት ነው የሰጡት።
ሌላ ማሽን ሌላ ሰጥቶታል።
ሌላ የሚተ- አዎ፣ ያ ተጠግኖ እስከሚመጣ ተሰጥቶት ነበር። እሱም አይሰራም ተበላሸ እና ድራፍትም እያወረደልን ስላይደለ
እሺ ቢጃ ሄዱ የሚያውቅ ከሆነ ባኩትን ይንገሩኝ።
ቢጂአይዲው የሄደውን አ- አ- የለውም ነበረ
አይ የቤቱ እንትኑ የቤቱን እንትን ልንገርሽ አይዲው ስለሌለ ኢሊደር ኮዱን ወይ ሲን ነምበሩ ልንገርሻል።
ሲን ነምበር ይንገሩኝ።
ኦኬ እሺ ዜሮ ዜሮ ሰላሳ ዘጠኝ ሄሎ ሄሎ ሄሎ